Hello አቤት
ሰላም ጤና ይስጥልኝ።
አብሬት ስል እንዴት ነህ?
እግዚአብሔር ይመስገን። ከዊፕላስ ነበር የደወልኩት።
እሺ ባለፈው app ላይ ተመዝግበህ ነበረ አይደል?
እሺ አዎ አዎ አዎ። እና የተመዘገቡትን አሁን ላይ active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን ጠይቅ ነበረ።
እም፣ አሁን ትንሽ busy ነኝ። እ፣ ትንሽ ወደ በኋላ ትደውልልኛለህ?
ኦኬ። በኋላ ስንት ሰዓት?
አንድ ሰዓት በኋላ ነው።
እሺ እደውላለሁ።